የስሜን ፊት ሰላም ነው። የዋኮም ዶክተር
ደውዬ በቴንተር ቴሌግራም ላክልሽ ነገሮች ምን አሉኝ? ደመኛችን ድምፆ ትርቋል፣ ድምፆ ትርቋል። ደመኛችን ምን አሉኝ?
አሁን ደውዬልሽ ነበርና በቴሌግራም እንትኑን ስክሪንሾት አድርገሽ ላክልኝ ብለሽ የገባበትን ልኬ ነበረ።
እሺ
እየጠበቅኩ ነበረ።
እሺ ደመኛችን በእኛ በኩል እየሳየሉት ነው። ስንጨርስ ራሳችን ደውለን እናሳውቆታለን። እሺ